የለም ቤት ቤት ረዴት ነው የሚለብደው
የሆነ ብር የት እንደገባ አታውቅ። ቤት ቤት ላይ ልኬ
መቼ ነው
ዛሬ አምሳ ብር አሁን
ዊዝዶ አርገ ነው ወይስ ወደ ቤት ቤት አካውንት ልከህ ነው?
አይ ጫወታ እየቀመርኩ እሺ ብሩ የት የት እንደገባ አጣው።
እ እሺ text text deposit ስታደርግ የደረሰ text አለ አይደለ?
አ deposit ስታደርግ እሺ እ ወደ ቤት ቤት account ስታስገባ ማለት ነው የደረሰ text አለ አይደለ?
text ኡ የለኝም።
deposit ነው አይደል ያረከው አይደለ? ወደ ቤት ቤት account ነው ያስገባኸው አረ ወደ ቤቱ ቤቱ ነው ያስገባሁት።
እኮ ወደ ቤት ቤት ነው ያስገባኸው።
አ ከየት ነው ገቢ ያረከው?
ከቴሌ ብር
ከቴሌ ብር እኮ አዎ፣ ከቴሌ ከቴ- ብር ስታደርግ የደረሰ text አለ አይደለ? ተቆርጧል የሚል አ እሱን text ቴሌግራም ላይ ላክልን።
እሺ እሺ